ብሎ order የ backup order ብለው ነበረ። ወጥቷል። ዛሬ
ዛሬ ሁለት ነው።
ዛሬ ወጥቶሎታል። ሽንኩርቱን ያየሁት ነበር እንደወጣ ነው። የ orange ኡን ግን complain አላቀረቡም ነበረ ትላንት።
እስካሁን አልደረሰላቸውም። እኔ ለመጣ ፈልጌ እነሱ ጋር አልደረሰንም አሉኝ። ሁሌም እኔ ነኝ በእርግጥ ይቃቸው
ያው እነሱ አልደወሉም ነበረ ትላንት የ orange ኡን ማለት ነው።
ስለዚህ ዛሬ ይመጣል ሽንኩርቱም orange ኡ እየወጣ ነው ሽንኩርቱ
orange ኡስ orange ኡ እዚህ ጋር እንደወጣ እያሳየኝ አይደለም። ይቅርታ፣ እሱን ነበር check ለማለት ግን እስከ ሰባት በቃ ምናልባት አዲስ አበባ ቻው